ጤና ይስጥልኝ አሊባባ
ደህና ደርሽ?
እግዚአብሔር ይመስገን አባት ምን ልርዳዎት ሊፋኖ አለች
ሊፋን አለ ነው
አራት መቶ የምትለዋ
አራት መቶ ከባንክ የሚወጣላት
ስንት ነው አለ።
አጠቃላይ ዋጋዋ?
አንድ ሚሊዮን
ዋጋዋ አዎ ስድስት መቶ ሺህ cash
እሺ፣ አለች አ እንምጣ።
አለች አዎ መስቀል ፍላወር ብራንቻችን ላይ አለ ቁጥር ልስጦት ከፈለጉ